ጤና ይስጥልኝ ሁልሽ ከብሩ አኮ ምን ልርዳ?
አሁን እንትን account ወደ account ብር አስተላልፌ ነበረና አልገባልኝ ወደ ቴሌ ብር።
okay እሺ። ከ transaction history ላይ ያልገባልዎትን screenshot አድርገው በቴሌግራም ይላኩልን።
እሺ የትኛውን ምን የቅርንጫፍ ዝርዝሮች ምና የባንክ ዘሮች የላኩት ዝውውሮች ምናምን የተላኩት ዝውውሮች የባንክ የትኛውን ነው?
የባንክ የባንክ የሚለውን አዎ ወደ ቴሌ ብር ነው የላኩት ግን እኔ አዎ እኮ የባንክ ነው እሱ ላይ ነው የሚወጣው።
እሺ ከዛ ይመጣልኛል።
አዎ ይመጣል።
ከዛ እሱን screenshot አድርጌ ልላክ ወደ አዎ፣ በሌላ የትኛውን እንደሆነ ምልክት አድርገውባት ከስልክ ቁጥሮት ጋር አንድ ላይ ላኩ።
እሺ